ሄሎ ሄሎ ሰላም ጤና ይስጥልኝ።
አብረስትልኝ ቃል ኪዳን እባላለሁ። ምደውልሎት ከ Glory Real Estate ነው።
መንገድ ላይ ነው። መንገድ እ
hello hello ነው።
ማውራት ይመቾታል?
አይ መንገድ ላይ ስለሆነ አሁን አይመችልም።
ቆይቼ ልደውል።
አይ እሱ እንትን ያልሽው ነገር በቃ አግኝተናል። የለም እ እሺ እሺ እሺ እሺ እሺ፣ አመሰግናለሁ።